አውርደኝ በቃ ምንችብችብ hello እገባለሁ። ጫፍ ላይ ነኝ ብዬ ነው። ጤና ይስጥልኝ። ሰላም ነው።
አብሮ ይስጥልን። ሰላም እግዚአብሔር ይመስገን።
ምን ልጣውት?
service መጠቀም ፈልጌ እሺ application ኑ ላይ ከገባው በኋላ አዲስ ደንበኛ ነኝና አ አሳልፎኝ አሳልፎኝ payment method ከደረስኩኝ በኋላ እሺ።
verification code አልክብሽ አለኝ።
OK በቴሌ ብር ነው ክፍያውን እሱን አውቀዋል አይደለ?
አዎ በቴሌ ብር ሄጄ እ፣ ስልክ ቁጥሬን ጠየቀኝ ሰጠሁት።
እሺ።
PIN PIN ጠየቀኝ ሰጠሁት።
እሺ ከዛ get verification code የምትለዋን click ሳረግ ግን invalid ነው የሚለኝ።
update አድርገውታል app ኡ?
app ኡን እስኪ update ላድርገው።
አዎ update ያድርጉትና እንደ አዲስ ይሞክሩ።
እሺ እሺ እሺ መልካም አዎ፣ እሺ አመሰግናለሁ። ኦኬ